ሰላም ለን ችርችር
ሰላም ጤና ይስጥልኝ።
አብረሽ እንትን ፈልገን ነበረ። ዛሬ ብናዝ order ብናደርግ ለሰኞ መምጣት ይችላል? ነገ ስራ ስለሌለ።
okay ለሰኞ እንኳን አይቻልም። ነገ ነው የሚወጣበት ኧረ በሀያ እባክህ አራት ሰዓት ስለሆነ እ ነገ ነው የሚወጣው።
ስለዚህ ምን ማድረግ እንችላለን?
ለሰኞ ከሆነ ነገ ነው ማዘዝ የሚችሉት።
ነገ ነው ማዘዝ እንችለው?
አዎ
ኦኬ እሺ በቃ እሺ ቴንክ ዩ እሺ እሺ